hello hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ከችፕችፕ ነበር የምደውልሎት።
እሺ
complain አቅርበው ነበር። order አድርገን መጣ አይተም ነበሩ።
አ
ምን ነበር?
አቮካዶ ነበር አይደል?
okay አቮካዶ ሶስት ኪሎ ነው።
አ እሺ ነገ መቀበል ይችላሉ?
ይቻላል፣ ችግር የለም።
እሺ የት ነበር location ኡ?
ፒያሳ ዮሐንስ ቤተ ክርስቲያን ፊት ለፊት ዮሐንስ ቤተ ክርስቲያን።
ፊት ለፊት እሺ እሺ እዛ ነገ ጋር እንል- ዳሽን ባንክ አለ። በቃ እዛ ጋር እሺ ነገ እንልክሎታለን።
መልካም thank you ኔ እሺ መልካም እሺ መልካም ምሽት።
እሺ።